ጤና ይስጥልኝ አሽቴ ማለት የባንኩም ልርዳዎት? ደንበኛችን ድምጾት በጣም ርቋል። ሀሪፍ ዲፖዚት ምን ያህል ነው ያደረጉት? ምን አሉኝ? Hello ድምጾት በጣም ስለራቀ እየተሰማን አይደለም። ደንበኛችን ወይ በሌላ ቁጥር ሊደውሉልን ይችላሉ?